ሄሎ የቤስቢት ከስተመር ነበርኩና እና የሆነ ብር አካውንቴ ላይ እንትን ብሎ ውስዶ ማድረግ አልቻልኩም እና ሲሱን ምን እንደሆነ እንድታይል ፈልጌ ነበር።
እሺ ንገረኝ። የቤስት ቤት አ?
ስልክ? የቤስት ቤት ምን ስልክ አልከኝ?
ንገረኝ። የቤስት ቤት ስልምጥር ስልክ?
ልንገርህ አዎ፣ አዎ።
የብር ሰገች ሸገለም በርገዴ ሆን አስራ አምስት ዜሮ ዜሮ ስልሳ ሰባት ስልሳ ሰባት
ልሕዘኔቶ ንሓጉ ሕይ ግዜ ልሕዘኔዮ ሰባ ሶስት ስልሳ ስልሳ ሁለት ሰባ ሶስት ስልሳ ሁለት አዎ
እሺ እንደገና አንተ ንገረኝ። አስራ አምስት ዜሮ ልንገርህ?
ዜሮ- አስራ አምስት ዜሮ ዜሮ ሰባ ሶስት ስልሳ ሁለት ነው።
ቆይ አንዴ አንዴ አንዴ አንዴ ቆይ ቆይ ኤቨር ሰጋትን የተወን ለብር ተደዋተን ስደህ ህደን የለዋ ዜሮ ዘጠኝ አስራ አምስት እሺ ዜሮ ዜሮ እሺ ሰባ ሶስት እሺ ስልሳ ሁለት እሺ ጠብቀኝ አለኝ። ስንት ብር ነበር?
امثل عاوز تمثل اه بقول يا فرق ما توارد شيء
መቶ አራት ሺህ ዊዝድሮ
withdraw ለማውጣት ፈልገህ ነበር። ምንም አይነት ማ- ትንሽ ራሱ ቢሆን ሻይለንም upgrade ተደርጓል።
እ?
upgrade ካልተደረገ በቀን መላክ የምትችለው ማውጣት እ።
የምትችለው ሀምሳ ሺህ ብር ነው። በሳምንት በቀን ደግሞ ሀምሳ ሺህ ብር ብቻ ማውጣት የምትችለው ሀምሳ ሀምሳ ብቻ
እኮ አሁን አለ አሁን withdraw ለማድረግ ስትፈልግ እኮ ቢያንስ ከሀምሳ ብር በታች የሚለው ላይ ዜሮ ነጥብ ነው የሚለው ዜሮ ዜሮ
ቆይ አንዴ ሀምሳ ብር ነው ያልከኝ?
አሁን ያው withdraw ለማድረግ አይደለም deposit ም ለማድረግ እኮ አሁን መጨረሻ ላይ የሆነች እኮ ሀምሳ ብር በኢትዮጵያ ብር ምስላለች አይደለ አዎ አዎ እሷ ጋር ዜሮ ነው ያለው እንዳለ ምንም እ፣ ዜሮ እንትን ነው እ፣ ለማውጣት ይኸውልህ፣ ምን ይኸውልህ normal እ?
customer ሲሆን normal customer እ?
ሲሆን normal customer ሀምሳ ሺህ ብር ነው በቀን ማውጣት የሚችለው እሺ ሰምተኛል። በሳምንት ደግሞ ሁለት መቶ ሀምሳ ሺህ ኖ ሁለት እሺ።
መቶ ሺህ ተደምሮ ማለት ነው።
እሺ ገብቶሃል? upgrade ከተደረገ ግን limit ኡ ይነሳለት እና ማውጣት ይችላል። አሁን አንተ በቀን ማውጣት የምትችለው ሀምሳ ሺህ ብር ነው ማለት ነው። ሀምሳ Okay ሺህ ብር already አውጥተሃል ማለት ነው። ለዛ ነው ዜሮ ዜሮ ያደረገብህ አይደል? እንደዛ ነው።
እ፣
ስለዚህ upgrade አሁን ያው እንዲደረግ ሀምሳ ሺህ ብሩን ራሱ
እሺ፣ yeah፣ እየሰማሁ ነው።
እ፣ አሁን ያው maximum እ፣ ሀምሳ ሺህ ብር እሺ አዎ በቀን ተደምሮ ሁሉም ነገር ማውጣት የምትችለው ሀምሳ ሺህ ብር ማለት ነው። አንዳንድ ሺህ ማድረግ ሀምሳ ጊዜ ብታወጣ እንደዛ ነው። ሀምሳ ሺህ ብር limit
እሺ ገብቷላ። ስለዚህ ምን ይደረግልሃል? ሪፖርት ተደርጎ
እሺ አሁን ባንክ ራሱ የሚ- ባንክ የሚያስመርጠኝ አሁን አቢሲያ አቢሲኒያ ባንክ እና አዋሽ ባንክ ብቻ ነው።
ሌላ አማ- አማራጭ የለም።
ሌላ አማራጭ አሁን አብዛኛው ጊዜ አያሳየኝም። አልፎ አልፎ ካልሆነ በስተቀር እሱንም እምቢ ይላል፣ error ይላል።
የባንኩ ችግር ነው።
ቴሌ ባንክ አ የባንኩ ችግር ነው እንጂ ይኖራል አለ ሁሉም እሺ እና እቺን ሪፖርት አደርግልሃለሁ። upgrade ሲደረግልህ ደግሞ ማውጣት ትችላለህ ማለት ነው። እሺ እሺ።
እሺ አሁን upgrade ማድረግ ትችላላችሁ እናንተ?
አ ትንሽ ጠብቅ ግን እሺ እጠብቃለሁ።
መለስ መልሼ እኔ እደውላለሁ።
እኔ እደውልልሃለሁ። ወይ እሺ እዚሁ ልደውልልህ።
አዎ ብዙ እደውልልህ።
እሺ ጥሩ bye